ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
Hello ሀዲን ከችፕችፕ ነበር የምንደውለው።
እሺ ይቅርታ ዛጎርቺ ሜል ካዘውን ነበረ።
አዎ አዎ sorry store ላይ ስለሌለ ሁላ የ refund እናደርግሎት ነበር ብሩን።
አሀ የለም አዎ store ላይ አሁን አልገባም። ዛሬም ያልወጣ በሱ ምክንያት ነው እና
አይገባም። ታዲያ እንዴት ነው?
እስከ ይታገሳሉ maybe ሶስት ቀን ምናምን የሚቆይ ከሆነ
ችግር የለም ችግር የለም።
እስኪ check ላርግሎት እና አሳውቀውታለሁ።
እሺ እሺ እሺ፣ እሺ፣ እሺ።